በከታ ይድረስ።
ጤና ይስጥልኝ። ቴስ የበራ መረጃ ማዕከል ባኮም ልርዶ
ሳውዲ አረቢያ ቲኬት ሰዓት አላሰበት እና ልጁ ኦኬ፣ እዚህ ነበር እዚህ ነበር የቆረጡት አዎ ኢትዮጵያ ነው የቆረጠው።
ኢትዮጵያን ኤርላይንስ አዎ
እና በቀኑ ሰዓቱን ለማራዘም ከሆነ
አይደ- አልፎ በ- ትናንት ጠዋት ላይ ነበር እሱ ጥ- ትናንት ጠዋ- ምሽት ነው የሄደው። ሰዓቱ አልፎበት ነው
ስልሳ ሰባት ሰማንያ ሰባት ላይ ደውሉና
ዘጠና ሰባት ስልሳ ሰባት ዘጠና ሰባት ሰማንያ ሰባት ስልሳ ሰባት ዘጠና ሰባት አይደለም okay ስልሳ ሰባት ስልሳ ሰባት ሰማንያ ሰባት okay እሺ እሺ እሱ ላይ ደውሉ። ትኬት ነንበሮትን ይዘው ትኬት ቁጥርና booking ኡን ይዘው እነሱ ጋር እሺ።
ይደውሉ።
አየ እሺ እሺ፣ ሌላ እሺ፣ ምርጫ thank you።
ይኖራል?
እሺ
እናመሰግናለን ስለደወልን። መልካም ቀን።